ኢትዮጵያ ስል ለብቻ ኢትዮጵያ ነበር ለው
ሄሎ እኔ እንግዲህ ኢትዮጵያ ነበር ደውሎ እሺ እሺ ደውሎ መስመር ተቋረጠ።
አዎ እንትን ሲወቱ ፈልገን አዎ ሊና ባረቀ
እ ቲን ነበር ነግረው ያለው ዜሮ ዜሮ ሀምሳ አዎ በቲን ነበሩ ሊና ባርናቸውልኝ ዜሮ ዜሮ ገብቶልሻል ሊና ስጋ ቤት ኒ አዎ ልክ ነው። ሊና ባርና ሬስቶራንት ነው የሚለው።
አዎ አዎ ልክ ነው የት አካባቢ ነው?
ቂሊንጦ ታይ ሰፈር
ስልክ ቁጥር እርሶ ቂሊንጦ በደወልበት ኮንዶሚኒየም።
ደውሎ
እሺ የኔን ያዙ ዘጠኝ ሀ
አሁን የደወሉበት ስልክ ማለት ነው።
አዎ አዎ ዜሮ ዘጠኝ ሀያ እሺ አለው ወጥቶልኛል። ኮንዶሚኒየም ላይ ነው።
አዎ አይ እንትን ላይ ነው የኮንዶሚኒየም ሰው መሩ እሱ ቀን ያ-
ቅሊንጦ ሰፈር
አዎ ያውቃል ይሄ እንትኖቹ መሰርተ-
ስም አልበል
ስም ደረጀ
ደረጀ
ደረጀ አለም
እሺ መዝግቤ የመከታተያ ቁጥር ስለምትሰጡት በትዕግስት መስመር ላይ ይቆዩኝ።
እሺ ልይሽ እሺ አዎ መስመር ቆዩኝ።
እሺ
ደንበኛችን መስመር ላይ ያለው
አዎ መስመር ላይ ላስበኩት በጣም ይቅርታ። የመከታተያ ቁጥሮትን የያዙ ልንገሩት።
እሺ አስራ ሁለት መቶ አርባ አ- አስራ ሁለት መቶ አርባ አንድ አንድ መቶ አርባ አዎ ይሄ የመከታተያ ቁጥሮት ነው። ከሶስት ቀን በላይ ከቆየቦት በዚህ ቁጥር ወረፋ ችዜ ነበር እስካሁን ታለኝ ብሎ እኛ ጋር ሬታ ያቅርቡ። ከሶስት ቀን በላይ ከቆየ እስከ ሶስት ቀን ካልመጣ ማለት ነው።
ልክ ነው። ሌላ እሺ፣ የምንረዳውት እንትንስ- ነገር ይኖራል? እህ፣ እንትን እኛ አሁን ላይ አልሙኒየሞቹ የ single ብርጭቆቹ ምናምን የዞሩ ነበር።
እህ።
እኛ ጋር ግን አልደረሱም አልደረሱም። እኛ ጋር አንዳንድ አልሙኒየም ብርጭቆ ናቸው።
አልሙኒየም የ single ኦቹ እ፣ እህ። በእርሱ አካባቢ ያለ እየተሰጣቸው ነው።
አዎ አንዳንድ ቤቶች ላይ አይቻለሁ።
እሺ ደንበኛችን ይህንንም የአቅርቦት ፍላጎት ጥያቄዎችን መዝግብ የሚመለከተው አካል አስተላልፍልዎታለሁ። ሌላ መረዳውት ነገር ካለ
አዎ በቃ ብርጭቆ ምናምን የድራፍት ብርጭቆ ነው የምንቸገረው በጣም የድራፍት ብር አለ እንዴ?
እሺ።
አይ ሻምቦ ማለት ነው።
እሺ አስተላልፍልዎታለሁ።
እሺ አመሰግናለሁ።
ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ